ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ድምፅሽ ምናምን ሰርተዋል። ምን አሉኝ?
ስራ ፈልጌ ነበር የደወልኩት።
እሺ ማስታወቂያው ላይ ነው ያየሁት።
እ?
ድንኩት ይዘው ወጣው ማስታወቂያ አለ እና አይተውታል።
አዎ አይቼዋለሁ። ማስታወቂያው እንዴት ነው?
ምን አሉ? የት ነው ያዩት? YouTube ላይ ነው ወይስ TikTok ላይ?
አዎ አዎ፣ link YouTube ላይ ነው ያየሁት።
አዎ ዶንት YouTube ላይ ቪዲዮን ካዩት እዛ ቪዲዮ ስር link አለ መመዝገቢያ link
እ?
መመዝገቢያ link አለ። ቪዲዮን ካዩት ከቪዲዮ ስር እ፣ ፎርም አለ መመዝገቢያ link። link ኡን ነክተው በዛ link ይመዝገቡ።
ከየት ነው የምመዘገበው?
ምን አሉ?
ከየት ጋር ነው የምመዘገበው?
እ፣ ቪዲዮውን አይተውታል አይደለ?
አዎ ከቪዲዮ ስር እ፣ መመዝገቢያ ፎርም አለ link ማለት ነው።
በዚህ በስልክ መመዝገብ አልችልም?
በ link ይመዝገቡ።
በ YouTube ውስጥ ላይ
ከሊ- ከቪዲዮ ስር link አለ መመዝገቢያ link።
እ፣
በዛ ግቡና ተመዝገቡ።
እሺ እሺ እሺ፣ አመሰግናለሁ።
መልካም ጊዜ። እሺ።